ሄሎ ጤና ይስጥልኝ።
hello፣ ሰላም ጤና ይስጥልኝ። ፍሊንት ስቶን ነው።
ፍሊንትስቶን ሆምስ እሺ
አንድ ad- advertisement እሺ፣ ሰምቼ ችግር ነበር እና ች- ችግር የለም። እሺ ምን ልት ስለሱ ተጨማሪ መረጃ ማግኘት ፈልጌ ነው።
አክሲዮን አክሲዮና እሺ፣ እርስዎ የት ነው ያሉት?
ደሴ ነው ያለው።
ደሴ ነው።
አዎ።
እሺ፣ የአንዱ አክሲዮን ዋጋ አምስት መቶ ብር ሲሆን አሀ፣ አንድ ሰው ዝቅተኛ መነሻው መግዛት የሚችለው አርባ አክሲዮን ነው።
አሀ፣ አሀ።
ከፍተኛ መግዛት የሚችለው አራት ሺህ ነው። አራት ሺህ ማለት አራት ሺህ ሲባዛ የአንዱ አክሲዮን ዋጋ አምስት መቶ ብር ሁለት ሚሊዮን ይሆናል።
አሀ፣ አሀ።
ከፍተኛው ማለት ነው።
ዝቅተኛው ዝቅተኛው አርባ አክሲዮን አርባ አክሲዮን ማለት ሀያ ሺህ ማለት ነው።
አሀ፣ አሀ።
ስለዚህ ሀያ ሺህ እስከ ሁለት ሚሊዮን ባለው interval አቅሞ በፈቀደው ልክ በመግዛት ባለቤት አዎ።
መሆን ይቻላል።
ምንድን ነው እ፣ አሁን ፍሊንቶኖምስ እንትን ሪል ስቴት ነው አይደል?
አው ሪል ስቴት አለ፣ አፓርታማ፣ እንዲያውም እ፣ ኮንዶሚኒየም አስ አዲሽናሊ ደግሞ የተለያዩ ፕሮጀክቶችን እ፣ ከክፍለ ሀገር ምናምን እየሰራ ነው።
አሀ።
እ፣ የት ብዙች ብዙ አለ እና እ፣ የመሳሰሉት ነው። ሙሉ መረጃውን ለመውሰድ ወደ ቢሮ መምጣት ይችላሉ።
የት ደሴ ነው ያለው? ማ- እዚህ ቅርንጫፍ ቢሮ አላችሁ ደሴ እ፣ የለም በእርግጥ ደሴ ላይ የለም።
አይደል?
አዎ ደሴ ላይ የለም፣ ግን በባንክ መግዛት ይችላሉ። ሰላሳ አንድ አመት ያክል የገነባውን ስለ ፍሊንትስቶን በብዛት ታውቁታላችሁ ብዬ አስባለሁ።
አዎ፣ አዎ።
እና ሰላሳ አንድ አመት ያክል የገነባውን ሀብቱ ያው መጋራት ማለት ነው። እ፣ አይደለም?
የአመት የትርፍ ክፍፍል የሆነ
አሀ።
እ፣ እና የመሳሰሉት አዳዲስ ፕሮጀክቶችን ያ ማለትም የጠጠር ፋብሪካ normal ማምረቻ ጀምሯል። ለራሱና ለሌሎችን ለመሸጥ ያክል የተለያዩ ፕሮጀክቶችን እንደዛ ጀምሯል። ስለዚህ ይሄን በመግዛት ሙሉ join ማድረግ ይቻላል።
አይደለ? እሺ፣ አመሰግናለሁ። ተጨማሪ መረጃ ማግኘት ከፈለኩ እደውላለሁ። ድጋሚ ስምክ ማን ነበር?
መስፍን እ?
መስፍን።
መስፍን አዎ፣ አዎ፣ እ፣ ደስ ከደሴ ነው።
አዎ። ከደሴ ከደሴ እ፣ እሺ፣ መረጃውን የሰሙት ከሬዲዮ ነው፣ ከቲቪ ነው፣ ከ social media
ከኢትዮጵያ ቴሌቪዥን።
የኢትዮጵያን ቴሌቪዥን ቲቪ ማለት አዎ፣ ነው።
አዎ።
እሺ ቀጠሮ ማስያዝ ይችላሉ?
እ፣ ልወስን ከራሴ ጋር ልምከርና እሺ ራስን ሀዋራ ችግር የለም።
ያው እ፣ ከወሰንኩ በኋላ እ፣ ተጨማሪ መረጃ ማግኘት ከፈለኩ እደውላለሁ።
እ፣ እሺ በቃ እኔም በራሴ ስልክም እ፣ መደወል ይቻላል።
ምንም እ፣ ችግር የለውም follow up ለማድረግ ያክል ብዬ ነው።
አይደለ? እ፣ ችግር የለውም።
እሺ በቃ በዛም እ፣ እዚህም መደወል ይችላሉ።
እሺ፣ አመሰግናለሁ። መልካም እሺ፣ ደህና ዋል። እሺ።